hello hello፣ ጤና ይስጥልኝ።
ሰላም ጤና ይስጥልን ቤተሰቤት።
betting check ለማድረግ ፈልጌ ነበር።
እሺ cashier ኮዷ ንገረኝ።
እሺ፣ አስራ አራት አስራ አራት አስራ አራት አስራ አራት ሰላሳ አራት አርባ ሶስት ሰላሳ አራት አርባ ሶስት እሺ እ ሶስት ጨዋታ ወድቆባል። እሺ ማን ማን ነው የወደቀ?
እ የብላክበርን ሊቨርፑል እና
እም፣ እ ሎንጊተን ዩናይትድ።
እሺ ሌላ ደግሞ ለማድረግ ፈልጌ ነበር።
እሺ ንገረኝ።
እሺ አስራ አራት አስራ አራት አስራ አራት አስራ አራት ሀምሳ ስድስት ዘጠና ሀምሳ ስድስት ዘጠና አዎ
እሺ ይሄ ደግሞ ሶስቱ አልፎልሃል። እ ገና የዛሬ ጨዋታዎች ነው የሚቀሩት።
እኔ ካሻዎት ባደረገው ስንት ይመጣል?
እ ካሻዎት መሆን ይችላል።
ካሻውት በምን እ በስልክ አይደለም አይቆረጥከው?
አዎ በእንትን ነው የቆረጥኩት፣ በምን በትኬት
አዎ እንደሱ አይቻልም።
እ በእንትን ነው በ- በስልክ አይደለም የቆረጥኩት ብዬ ነው።
እ አዎ እኮ እንትን ላይ አይደል ሱቅ ላይ አይቆረጥከው?
አዎ አዎ እንደሱ አይቻልም።
እሺ እናመሰግናለን።
እሺ እናመሰግናለን። መልካም ቀን።
እ